Hello.
ይሄ
አሁን ይሰማል?
አ ምንም እንትን የለውም። ምንም እንትን የለውም። አቶ ፍቄ
አሁን የለውም።
ምን ይሰል ምንም አጥንቶቹ ይሰል ግን
አሁን እኛ በተለያየ ጊዜ ደውለን አግኝተናል። በተለያየ ቁጥር ማለት ነው።
እሺ ምንም የ holding issue አላገኘንም እኛ
ምንም ወልደ ቆይ፣ አንዳንድ ቁጥሮች ግን እስቲ ቆይ፣ እሺ ለማንኛውም እስቲ check ላድርገውና አንድ ተወሰነ አይ ቁጥሮቹ maybe maybe balance አይኖራቸውም ሊሆን ይችላል። ካርድ የላቸውም ሊሆን ይችላል እንጂ ደዋዮቹ አ
እንጂ የ holding issue የለውም።
ምንም የለውም።
እሺ በቃ thank you።
ያኛውስ ተፈታ ቁጥር ምን ሲያደርጋል ያልከው?
ቁጥሮቹ format ኦቹ ተስተካክሏል። እሱ በቃ format ኦቹ ምንም በቃ ምንም እንጂ የለም። በዛውም ሰራን፣ በሁለቱም ሰርተናል እኛ።
እሺ በቃ እስቲ እሺ እሺ ታንክ ዩ። እሺ